हेलो
अरे
हेलो አቤት አቤት
ሄሎ አቤት አቤት ሰላም ጤና ይስጥልን ቴ- አብሮ ይስልም ትኬት ምንድን ነው?
ነገር አለቀለ
አቤት ትኬት
ትኬት ገብቶሎት ነው
አ- አን- አጣሁኝ እንዲ አለቃለ ሞክሬ ትኬት ለመግዛት እኮ ጨዋታውን እየተጫወቱ ነበረ
አዲስ አ፣ ከፍቼ ነው
አቤት
አዲስ ከፍቼ ነው
እኮ ኮክ አሀ ስልኮት ነው እምቢ ያለው ነው ወይስ አልገባኝ አይ ለምን ትኬት እያገኘው አይደለማ ትኬት ለምሳሌ አሁን መጀመሪያ ሲከፈት ሁለት ነበረው ትኬት መግዛት አይቻልም coin ሲገዙ ጥያቄዎቹን በተከታታይ ሲመልሱ ትኬት ይሸልሞታል እንጂ ትኬት አ- መግዛት አይ coin ነው የሚገዛ
okay እሺ እሺ
ምንም የለውትም አሁን አ
ሰብስክራይብ ሲያደርጉ ሲገባሎት ነበራ
የሆነ እንትን ቁጥር ምናምን ነገር አ
በሱ አንድ ተጠቅሞ የከፈለ- ነው?
እንጋ አይ አሁን ወደ ሽልማት አንተ ወደ እንትን አልገባሁም። ወደ ጨዋታ ገና ለመግባት አ፣ ስለሆንኩ ኮከብ ትኬት ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ
እሺ ኦኬ ኮኮብ አንድ ቁጥር ለመመዝገብ
እሺ ሰብስክራይብ ሲያደርጉ ትኬት ይመጣሉታል እ በቃ።
ከዛ ቁጥርን ይጫኑ
አንድ እንዴት እንደተጫወታ ቀረሽ ድሎት
እሺ በትኬት ጥያቄና መልስ ደግሞ ኮይን ገዝተው ነው ለግመ- ለመግዛት የሚል ሁለት ቁጥር አዎ።
ላይ አለ
እሺ እሺ game ኡን ይዩትና ግልጽ ያልሆነ ነገር ካለ ደውሎ መጠየቅ ይችላል
እሺ እሺ እሺ መልካም እድል